ጤና ይስጥልኝ። ጤና ይስጥልኝ ከአሪፍ ቤት ነው የምንደውልሎት። ይሰማል ደንበኛችን?
ወይ
ከአሪፍ ቤት ነው የምንደውልሎት። በዚህ ቁጥር ደውለውልን ነበር። የሚፈልጉትን አገልግሎት አገኙ?
ከምን
አሪፍ ቤ
okay፣
ይሰማል?
አሪፍ- አሪፍ ፔይ ማለት ሲብሪ ነው።
ብር ለማስተላለፍ ሲሞክሩ የማስተላለፊያ መንገድ ነው። ምናልባት ብር ተይዞቦት ወይም ቀርቶቦት ከሆነ ሲያስተላልፉ ለዛ ጉዳይ ደውለው ነበር።
አሁን ማታ ሌላ ሰው እጅ ነበር። እስቲ ቆይ ልጠይቅ።
እሺ፣ ምናልባት አጣርተው ካልተስተካከለ በዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይቻላል።
እሺ፣ ደውል መልሼ ልደውል ይችላል። ቆይ ጠይቄ።
እሺ፣ ይቻላል። መልካም ቀን ይሆንልዎት።
ለአንቺ